ከቻይና ያስከሩደ አልደረሰልን ከቢ ነው አ- የምደውለው።
አልደረሰንም አልደረሰንም አሉኝ።
እሺ ምን አልታዘዝንም ነው አልደረሰኝም ነው?
አ- አን- ኧረ አል- አ- አልታዘዝንም አሉኝ።
አልታዘዘም ለማለት ነው። እሺ አዎ፣ አገናኝ አልታዘዝንም።
እዛ ከሆንክ እሺ።
እሺ
ሄሎ
ሄሎ ጤና ይስጥልኝ እናቴ ከቢዩ ነበር
ከቢው በመቶ አምስት አዎ በ- እሺ።
በመቶ አምስት ሰላሳ ስምንት ሰላሳ ሶስት አልታዘዛችሁም? ሄሎ እሺ እሺ ኦርደር ታዛችኋል ወይ?
አልታዘዝንም ኦርደር
አልታዘዛችሁም?
አዎ ካሳንቺስ ነው ይሄ
ካሳንችስ እኮ ካሳንችስ እኮ ነው የሚመልቲ
እኮ ቢው እኔ ነኝ ስልክ ሰላሳ ሶስት እኮ ስልክ አልተደውሎ ማነሳው እኔ ስለሆንኩ አልተደወለም
እሺ እሺ ናት እሺ እሺ
ማቲ ሄሎ ምናምን ማቲ አንዴ ጠብቅ